ሄሎ
ሄሎ ጤና ይስጥልኝ በሽት ቤት
ሶማሌ አለ ሶማሌ
ሶማሊኛ የሚችል ሰው የለም አማርኛ የሚችል ሰው የለም አጠገብህ አማርኛ የለም ሶማሌ እሺ ወይ ቴሌግራማችን ላይ ታወራናለህ በጽሁፍ ማውራት እንችላለን አዎ አዎ ቴሌግራማችንን ታውቀዋለህ እ ቴሌግራማችንን ታውቀዋለህ ወይስ ቁጥር ልስጥህ
እሺ እሺ ልስጥህ ቁጥር
እሺ
ቁጥር ልስጥህ አንድ የቴሌግራም ቁጥራችንን ልስጥህና እዛ ላይ በሶማሊኛ ልታወራን ትችላለህ
እሺ ዜሮ ዘጠኝ
ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት አዎ እዛ ላይ በሶማሊኛ ጻፍልን እንመልስልሃለን እሺ
እሺ እሺ ወንድሜ ስለደወልክ እናመሰግናለን